ደረሰኝ ቲን ነበር ጤናስጥልን ቢዜ በቃሉ ነኝ እባክዎ መዘርጣው ማሽን ተበላሽቶብን ነበረ።
ደውሎ አስመዝግበው ነበር?
አይ አሁን ላስመዘግብ ነው።
እሺ ቢዜ ቁጥሮትን ወይም ደግሞ ቲን ነበሮትን ይንገሩኝ።
ቲን ነበር እሺ ከአንድ ቲን ነበር ስንት መሰለሽ?
እፈልጋለሁ።
አንድ ቲን ነበር ንገሪኝ። ሁለት ዜሮ
እሺ ሀምሳ ዘጠኝ እ አርባ ሁለት ሰላሳ ሶስት